hello ሄሎ
ሄሎ ጤና ይስጥልኝ ፍሊንትስቶን ሆምስ ምን ለ- ዳናት
ሄሎ
ዳናት ደህና አልሐምዱሊላህ እንዴት ነው ሰላም ነው
አለ ፍሊንትስቶን ሆምስ ነበር የደወሉት ምን ልርዳው
ሌላ ፈልጌ ነበር።
ምን
አይት ምን
አይት
ቤት
እ
እ፣ ቤት ቤት ለጊዜው የ price adjustment ስለሚደረግ ቤት ቆሟል አሁን ያለን አክሲዮን ነው የአክሲዮን ሽያጭ ጀምረናል ሰምተዋል ስለ አክሲዮን ሽያጫችን
አዎ የአክሲዮን ሽያጭ ጀምረናል ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን ለማንኛውም ኢትዮጵያዊ ክፍት ሆኗል
እሺ፣ አድራሻችሁ እ፣ እርሷ የት ኖት አካባቢው
እኔ አዲስ አበባ ቦሌ አካባቢ ቦሌ ቦሌ እኮ branch አለን እ፣ ቦሌ ቢሮ አለን
እ፣ ወይ ቅርብ ነው።
አ ቦሌ ሞይንኮ ያውቁታል
አዎ እ፣ ሞይንኮ ፊት ለፊት እ፣ ቢሮ አለን እ፣ ስሞትም አልበል